Hello
አቤት የማነ ጤና ይስጥልኝ ጤና ይስጥልኝ
የማነ
አዎ ጥጋቡ ነኝ የማነ ከአዲስ አበባ ሲቪል ምዝገባ
ወይ ጥጋቤ ደህና ነህ አለሁልህ ሁሉ ሰላም አለን አለን አለን አሁን ቅድም ነው ደውለህልኝ እያልኩ እና አዎ እሺ Okay አይ ዮኒ ነግሬው
አዎ
ምንድን ነው እንትኑ እኔ ግድ ያስፈልጋለሁ ወይ ምንድን ነው አጀንዳው ምናምን ብሎኝ ነበርና እህ ከ ነግሬው ነበር ከወስ እህ እህ አዎ አዎ
አንተ እንደነገርከኝ ነገርኩት ከሲቪል ምዝገባ ቀን ጋር ታይቶ ነው ብዬው ነበርና አዎ
ስለዚህ ዲቴል የምትነግረኝ ነገር አለ በምን ጉዳይ እንደሆነ ከዚህ በስተብዬ እ አይ በተለየ ብዙ የለኝም ዲስከ ማለ መክበሩ አንዳንድ ነገሮች ለመወያየት ነው የፈለግነው ግን ነገ ደግሞ ሌላ አስቸኳይ ስብሰባ አለ እያሉኝ ነውና ደውል እንደው ፖስትፖን እናድርገው ያልኩልህ ነው የደውል የደወልክልኝ አሁን ኦኬ ፖስትፖን ተደረገ አዎ
በቃ እነግረውና እሺ እሺ በቃ ቴንክ ዩ እነግረዋለሁ እንደዛ ብዬ እሺ ጥጋብዬ እሺ